እንዴ እንዴት እንዴት ነው ግን አብረዋችሁ ያሉ ሰዎች communicate የሚያደርጓችሁ? ቆይ ድርቅናው ነው የሚጠብሽ ይህንን መናገር በቃ ታዩ። በስም አድርጊ፣ በስም search አድርጊ።
ሌላ hello ጤና ይስጥልኝ።
አብሮሽ ነው።
ከዊፕላስ solution ነበር የምደውለው።
እሺ
ባለፈው ዊፕላስ application ላይ ተመዝግባችሁ ነበር።
አቤት፣ ምን ላይ
ዊፕላስ application ላይ ተመዝግባችሁ ነበረ
አይ፣ ተሳስቼ- እ
ተሳስቼ አይደለም።
እሺ